hello ጤና ይስጥልን ምሽት ቤት ረዴት ነው።
ጤና ይስጥልን።
ሰላም ጤና ይስጥልን።
voucher ላይ ብር ነበረኝ ነው።
እሺ ስልክ approve ንገረኝ። አይ፣ voucher ላይ approve አይደረግም አባ። ኮዱን ኮዱን ትወስድና ቤት ወስጄ ቤት show አስገብቼ approve ይጠይቃል። እስኪ check አድርጌ okay። እንደዛ ከሆነ ደግሞ approve እሺ ስልክ ንገረኝ።
ዜሮ ሀያ ዘጠኝ ዜሮ አሁን ነው ደወልኩ።
ያደረግከው ዜሮ ዘጠኝ የደወልኩበት ነው አሁን የደወልኩበት እሺ
አርባ ሺህ ብር ነው።
እሺ አሁን ነው አይደለ?
አዎ
failed ብሏል። እሺ failed ነው።
ስለዚህ እንትን በይልኛ failed ነው ማለት ወደ account ተመልሷል ነው። እሺ አባ።
ወደስ ወደ በስት ቤት አዎ አዎ check አድርገው።
እሺ እሺ እሺ መልካም